ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ ባኮ ምን ልርዳው አብሮ ይስጥልን አይ account ኤ ላይ ብሩ አልገባልኝ ነበር account ተሳክቶልኝ online ጫዎቼ እሺ ብሩ አልደረሰኝም ወደ ቤስቱ ቤት ቤቱ ጋር እሺ አንዴ ቤስት ቤት ቁጥርህን ንገረኝና check ላድርግልህ
አስራ ሁለት
እሺ ዘጠኝ አስራ ሁለት
ምን ስልክ ቁጥሩ ነው የ- አዎ አዎ አይ ስልክ ቁጥር የራሱ ነው ስልክ ቁጥሩ withdraw አድርገህ ነው አይደለ
withdraw አላልኩም አልተለቀቀልኝም ነው okay ትኬት አዎ አሀ እሺ እሱን cashier code ኡ ነው የምትነግረኝ
cashier code ነግረው አ አስራ ሁለት ያልከኝ cashier ነው cashier code ኡ አስራ አምስት እሺ ሰላሳ አምስት እሺ ሰባ ሰባ አንድ የተራዘመ ጨዋታ አለው አይደለ አ አ አዎ ከሀያ አራት ሰዓት በኋላ አስራ ሁለት ሰዓት ነበረ የሚካሄደው አስራ ሁለት ሰዓት ላይ ነው ማለት ነው ውጤቱ የሚለቀቀው
እሺ እሺ እሺ እሺ መልካም ቀን እሺ